Hello
Hello Hello Hello ሰማን ስጥልኝ። አዎ ይሰማኛል።
አብሬ ስል ሰላም ነው።
ሰላም።
እ እንትን ይሄ ጎመን አዝዤ ማለት ነው ሰው አላልኝ አለ። እ አምስት ነው አራት አይነት ያዘዝኩ አንዱ item ቢነሳልኝ
okay ሁለት ሰው ቀርቶታል።
አ ሁለት ሰው ባገኘት አልቻልኩም። ታውቂያለሽ ድንች እንኳን አንድ ሰው አግኝቻለሁ። እ ስለዚህ ጎመኑ item ኡ ብነሳና refund ብት- ይቻላል?
አዎ ይቻላል። ሀያ አራት ሰዓት ሲሞላው fail ያደርግ ከዛ refund ነው የሚደረገው እ በቃ ያ የነበረ ይሁን። ሌላው ሞልቷል። አ?
እና fail ሲያደርግ refund እናደርጋለን።
እሺ፣ እሺ፣ እሺ።
ሌላው ቲማቲም complete ሆኗል።
አ፣ ሽንኩርትም ሽንኩርት እንደዛው።
ግን ይሄ ነገር በእናትሽ ቢቀር አይሻልም? ግን ከ- ከበደን እሱ ነገር እኮ ታውቂያለሽ።
ምን ሶስት ሰው ፈልገሽ እንደገና ደግሞ ሌላ ሁለት ሰው ፍለጋ ድንችም አሁን አንድ ሰው ይቀራል። አዎ በዛ ተቸገርን።
እሺ እሺ፣ እንደ complain ተቀብዬ አስተላልፋለሁ፣ እናስተካክላለን።
ድንችም አራት አድርጋችሁ አራት ሶስት ነበር።
እሺ እሺ፣ እናስተካክላለን። እሺ እሺ፣ መልካም።
እናመሰግናለን።
እሺ